ነበር አልሰማኸኝም? ላይ ሰምተኛል። ጤና ይስጥልኝ ማሊ ፓፓ።
ወይ አሁን እቺ ቀዩ አዶልፊ እያየኋት ነበረ።
እሺ
ስንት ነው የምትባለው? ይቅርታ
ሄሊ
እ ቴልሲ ነው። ኦኬ አ
በዲፎ ያለ እንዴ?
ነጥብ አራት እ
የህዝብ አለ ዶልፊን በዲፎ አለን እ ዶልፊን አለን በዲፎልት ስሙ- ማለት ዶልፊን ማለት አይ በዲፎ ሬዲዮ
አለ በጠባቡ።
ሁለት ስልክ አለን ሁለት ነጥብ ስድስት
በህዝብ ነው።
ኦ
ታርጋውስ ምንድነች? ይቅርታ
አድርጎ
ጋር ሰሌዳ ምና ኦሮ ነች ጠብቁ እ ደቡብ ጠብቁ ላይ ሎት ነው
ቆይ ቆይ ኦኬ እሺ አስገባው አስገባው አይነካውም
ኦሮ ሀያ ስምንት
ኦኬ ኦሮ ሀያ ስምንት ነው።
አ
እስ ባር ስንት ይወጣላል?
አ አንድ ሚሊዮን ይወጣልዎታል።
ኦኬ አንድ ነጥብ ሰባት ካሽ ማለት ነው።
አ ሁለት አንድ ነጥብ ስድስት ካሽ ኦኬ አንድ ነጥብ ስድስት ካሽ ማለት ነው። እሺ እሺ እህቴ
በቃ በቃ በቃ አይ ነይ